እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ አጥፍቼም እንደሆን ይቅር በይኝና እንታረቅ ፍቅሬ ሁሉንም መልሽና ጥፋትም ካለብኝ ተጸጸት በእውነት እንታረቅ ባክሽ ፍቅሬ በኔ ሞት በቃ ከእንግዲህ ሁሉን ተይና ፍቅሬ እንታረቅ ይቅር በይና ጎርፊያን ከእንግዲህ በቃ ተዩን እንሁን ታርቀን እንደ ድሮው እባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺን መውደዴ እባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺን መውደዴ ከሰው ልጅ ስህተት ከቶ አይጠፋምና እንታረቅ ፍቅሬ ሁሉንም መርሽና ስለዚህ ፍቅሬ ሆይ ሁሉንም ትተሽ እንታረቅ በቃ ቂምን ረስተሽ ከብቶሽም እንደ ፍቅሬ ተይኝ ደስ ደስ ይበልሽ አታሳዝኝ ተይ እንታረቅ ፍቅሬ ባክቺ ጥሩ አቋማችን አይበላሽ ከአንቺ መቋረቤ በጣም ቆጭቶኛል። እንታረቅ ፍቅሬ ጸጸት ተሰምቶኛል። ከአንቺ መቋረቤ በጣም ቆጭቶኛል። ይቅር በይ ፍቅሬ ጸጸት ተሰምቶኛል። አጥፍቼም እንደሆን ይቅር በይኝና እንታረቅ ፍቅሬ ሁሉንም መርሽና ጥፋትም ካለብኝ ተጸጸት በእውነት እንታረቅ ባክሽ ፍቅሬ በኔ ሞት በቃ ከእንግዲህ ሁሉን ተይና ፍቅሬ እንታረቅ ይቅር በይና ጎርፊያን ከእንግዲህ በቃ ተዩን እንሁን ታርቀን እንደ ድሮው ባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺን መውደዴ እባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺን መውደዴ ከሰው ልጅ ስህተት ከቶ አይጠፋምና እንታረቅ ፍቅሬ ሁሉንም መርሽና ስለዚህ ፍቅሬ ሆይ ሁሉንም ትተሽ እንታረቅ በቃ ቂምን ረስተሽ ከብቶሽም እንደ ፍቅሬ ተይኝ ደስ ደስ ይበልሽ አታሳዝኝ ተይ እንታረቅ ፍቅሬ ባክሽ ጥሩ አቋማችን አይበላሽ አንቺ መቋረቤ በጣም ቆጭቶኛል። ይቅር በይ ፍቅሬ ጸጸት ተሰምቶኛል። እኔ አልተከፋሁም ቀርቷል መናደዴ ይቅር በይኝና እንታረቅ ወዴ እባክሽ እንታረቅ ቂም የለም በሆዴ በጣም አስገደደኛ እኔ አንቺ መውደዴ አንቺ መቋረፌ በጣም ቆጭቶኛል። እንድታረ ፍቅሬ ጸጸት ተሰምቶኛል።